ሄሎ
ሄሎ፣ ሰላም ነው?
ጤና ይስጥልን ቤት ቤት
ሰላም ነው?
አለን። ምን ነበረ?
ማታ እንትን ብለን ሲሲቢ ፖስትፖንድ ሆነ።
እሺ ፖስት ፖንድ ከሆነ ጨዋታው አልታረመማ።
ያ ሀያ አራት ሰዓት ሲሞላው ይታረምላቸዋል። ቮይድ ይሆንና
ዲቪቲ እኮ በቃ ወዲያው ነው በአንድ ወደ አባስቶ የሚሰጠው አይደል?
አው የኛ ሀያ አራት ሰዓት መጠበቅ አለ። ለዛ ነው ጨዋታው ምናልባት ሊካሄድም ስለሚችል በሀያ አራት ሰዓት ውስጥ ለዛ ተብሎ ሀያ አራት ሰዓት በኋላ ነው ካልተካሄደ በስንት ነው የሚባዘው?
አንድ ነው የሚሆነው። ካልተካሄደ አንድ- አንድ ነው የሚሆነው። አዎ
ስለዚህ ልበደራ በቃ ስንት ብር ይደርሰኛል ማለት ነው?
እሱን እኔ እንጃ። አውድክ መጨረሻ ላይ ነው calculate ተደርጎ እንትን ይልካል ይገባላል።
አስራ ሁለት ሺህ ብር አካባቢ ነው። በሺህ ብር ነው የበደልኩት።
በቃ ሀያ አራት ሰዓት ጠብቀውና ትናንት ስንት ሰዓት ላይ ነበር እንደዛ የሆነው?
postponed ነው
ትናንት አዎ
ማታ ላይ ነው።
በቃ በዛ- በትናንቱ ሰዓት ልክ 24 ሰዓት ሲሞላው ይታረምላል። ያኔ check ታደርገዋል። እሺ ግን ብታበጡም ታሪፉ በናት ደግሜ እንድመድብ ህጉ እንደዛ ስለሆነ 24 ሰዓት መሆን ስላለበት ነው።
እሺ።
እሺ እናመሰግናለን። መልካም ቀን።